አማሌሌሌሌ አማሌሌ አማሌሌሌሌ አማሌሌ እባክሽ ነይልኝ ሰቀቀኔ ልቤ ተንጠልጥሎ የኔ አበባ ከገደሉ ላይ የኔ ቆንጆ ከገደሉ ላይ የኔ ሸጋ ሳንገናኝ ቀረን የኔ ቆንጆ ከእንግዲህ ዋይ ዋይ የኔ ሸጋ ከእንግዲህ ዋይ ዋይ የኔ ሸጋ የድሬን መንገድ የኔ ቆንጆ ጥቅጥጉን አልፌ የኔ ሸጋ ጥቅጥጉን አልፌ የኔ ቆንጆ የሐረርን መንገድ የኔ ሸጋ ጥቅጥጉን አልፌ የኔ ቆንጆ ጥቅጥጉን አልፌ የኔ ሸጋ የፒያሳን መንገድ የኔ አበባ ጥቅጥጉን አለፌ የኔ ሸጋ ጥቅጥጉን አለፌ የኔ ቆንጆ ስማውጣላት ቢሉኝ የኔ ቆንጆ አልኳት ሀሳብ ትፌ የኔ ሸጋ አልኳት ሀሳብ ትፌ የኔ ሸጋ አማሌሌሌሌ አማሌሌ አማሌሌሌሌ አማሌሌ እባክሽ ነይልኝ ሰቀቀኔ አማሌሌሌሌ አማሌሌ አማሌሌሌሌ አማሌሌ እባክሽ ነይልኝ ሰቀቀኔ የኔ ነሽ ወይ ሸጋ የኔ ነሽ ወይ ልምጣ ልከተልሽ ወይ ምን ልበልሽ ሸጋ ምን ልበልሽ አይኔ ይከተልሽ አጀባ መሄድሽ ነው አሉ የኔ ቆንጆ መሄድሽ ይወራል መሄድሽ ይወራል ልቤ ካንቺ ጋራ የኔ ቆንጆ እንደ ወፍ ይበራል እንደ ወፍ ይበራል ወፊቱን አርዳችሁ የኔ ቆንጆ ክንፏን አኑሩልኝ ክንፏን አኑሩልኝ ስበር ኖራለሁ የኔ ሸጋ መቼም አላለለኝ መቼም አላለለኝ ከእንግዲህ እሷዲያ የኔ ቆንጆ ብሞት ምን አለበት ብሞት ምን አለበት ሲያጣሽ ያዝናል ሆዴ የኔ ሸጋ ስትመጪ አላውቅበት ስትመጪ አላውቅበት ምን ልበልሽ ሸጋ ምን ልበልሽ አይኔ ይከተልሽ የኔ ነሽ ወይ ሸጋ የኔ ነሽ ወይ ልምጣ ልከተልሽ ወይ የኔ ነሽ ወይ ሸጋ የኔ ነሽ ወይ ልምጣ ልከተልሽ ወይ ምን ልበልሽ ሸጋ ምን ልበልሽ አይኔ ይከተልሽ አይኔ ይከተልሽ አይኔ ይከተልሽ